hello
እንዴት ነሽ?
ሰላም ጤና ይስጥልን። ቤት ቤት
እ withdraw ብዬው አልገባልኝም።
ስንት ብር ነበረ?
ሁለት ሺህ
ቤት ቤት ቁጥር ከኝ ነው።
አ
እሺ check ላድርግልክ።
አ
ስንት ነበር ያደረከው?
ሁለት ሺህ
ዛሬ ነው ያልከኛ?
አሁን አሁን ከአንድ ሰላሳ አርባ ደቂቃ በፊት እሺ
ከዚህ ጋር
አዎ process ላይ ነው። እሺ ይገባላል። ትንሽ ጠብቀው።
እ?
ፕሮሰስ ላይ ነው። ይገባላል። ትንሽ ጠብቀው። በቻፓ ስለሆነ እስከ ሁለት ሰዓት ሊቆይ ስለሚችል ነው።
okay ቻፓ ጋር ደርሷል።
እ? አዎ process ላይ ነው። ይገባላል።
okay
እሺ መልካም ምሽት።